ነው። ሁሉ ስፖርት ነው በጎ የምንረዳው?
አዎ ብዙ ነው። ማታ ስድስት ሰዓት አካባቢ withdraw አድርጌ ግን አልገባኝም።
እሺ withdraw ሲያደርጉ
withdraw አድርጌ ነበር።
history ላይ የተቀመጠው አለ አይደል successful የሚለው እ እ
transaction history ላይ የተቀመጠው አለ አይደል successful የሚለው
ምን የሚለው?
successful የሚል አለ ያስተላለፉበት transaction history ላይ የሁሉ ስፖርት አዎ አዎ።
እሱን screenshot አድርገው ቴሌግራም ላይ ይላኩልን።
እሺ እሺ የቴሌግራም account አችን እዛው የጥያቄ ምልክቱ ጋር አለልዎት እሺ እሺ እሺ